ሄሎ ሄሎ
ጤና ይስጥልኝ።
አብሮ ስትል ደውለልኝ ነበር ነው አይደል?
አዎ አዎ፣ ይቅርታ። እሺ voucher ነው ወጪ ያደረከው? እሺ voucher ምን ማለት ማለት?
አቅራቢያ የቤስት ቤት ሱቅ ካለ ብሩን የምትቀበልበት መንገድ ማለት ነው voucher። ወደ account okay።
ይመለስና እ፣ ድጋሚ ዝም ሳንቲም ፔሽ ቻፓ እያስቸግረው ለጊዜው እና ወደ account እና- መልሰውና እ
እንዴት አድርጌ መልሰዋለሁ?
እኛ እንመልስልሃለን። ከዛ አንተ እ።
ዘጠው ሺ
ጥሩ እሺ። አይ ትላንትም እኮ መልሰዋለሁ ብሎ አልመለሰውም ብዬ ነው።
okay። አይ በሰዓቱ ያው ትንሽ የ system fail አድርጎ ስለነበር ይሆናል check አላደረግነውም በደንብ። እሺ፣ አሁን ይመለሳል።
okay እንትን እሺ።
ትለዋለህ። እሺ፣ ድጋ- በሳንቲም ፔ ሰው ድጋሚ እ?
በሳንቲም ፔ በሳንቲም ፔ ቻፓ እያስቸገረ ስለሆነ ለጊዜው አይደለም በሳንቲም ፔ እዘዘው። አዎ ጥሩ እሺ፣ እሺ። አመሰግናለሁ።
ችግር እሺ የለም።